ሄሎ ሄሎ፣
አቤት፣ ጤና ይስጥልኝ።
አብሮ ይስጥልን።
ሜላት እባላለሁ። ከዶክና ሪል ስቴት ነበር ምደውለው።
እ እ ከዶክና ሪል ስቴት ነበር ምደውለው።
እሺ፣ ፍላጎቱ ካለ የተወሰነ መረጃ ልሰጥህ ነበር።
ምን ምን?
ፍላጎቱ ካለ የተወሰነ መረጃ ልሰጥህ ነበር።
እሺ፣ ይቻላል።
እሺ፣ ያው ዶክና ሪል ስቴት site ኣችን የሚገኘው መገናኛ አካባቢ ነው።
እሺ፣ ከሶስት ነጥብ ዘጠኝ ሚሊዮን ብር ጀምሮ ቤቶችን እንሸጣለን ማለት ነው።
እሺ፣ ከሶስት ሚሊዮን ከሶስት ነጥብ ዘጠኝ ሚሊዮን ብር ጀምረን እሺ፣ አ፣ ከባለ አንድ መኝታ እስከ ባለ ሶስት መኝታ ማለት ነው እሺ፣
እና እ፣ ground ላይ የሚኖረው እንትን ነው ከአንደኛ ፎቅ ከአራተኛ ፎቅ ድረስ እ፣ አፕ- እንትን ነው ሞል ነው የሚሆነው።
Okay፣ አምስተኛ ፎቅ ላይ ክሊኒክ ይኖራል።
እሺ።
ስድስት እና ሰባተኛ ፎቅ ላይ ደግሞ parking ነው የሚኖረው።
ፓርኪንግ አዎ ፓርኪንግ
ሊስታ ነው ማለት ነው። ፓርኪንግ አ የመኪና elevator አለ። እ፣ ከዛ በኋላ ከ ከአንድ መኝታ ክፍል ነው ማለት ነው።
አ
እ፣ ከዛ አስራ ፎቅ ላይ ደግሞ ሄደን ኦፊስና ላይብረሪ አፓርትመንት ማህበረሰቡ የሚጠቀሙበት
አ አስራ አራት እስከ ሀያ ስድስት የሚሆነው ደግሞ ባለ ሁለት መኝታ መኝታ ክፍል ላይ ደግሞ የራሱ ላይ ደግሞ እሺ።
ጂምና
እሺ፣ ኦኬ።
እና
በቃ አይ አሪፍ ነው።
ከየትኛው ላይ ፍላጎት እንትን እ እ የትኛው ላይ ፍላጎት
እ ባለ ሁለት
ባለ ሁለቱ ሰባ ካሬ እና መቶ አንድ ካሬ አለ ከስድስት ሚሊዮን ብር ኦኬ።
ጀምሮ እሺ፣ አንዴ መልሼ ልደውልልሽ እየነዳው ስለሆነ ይቻላል።
ጥራት ደውል